పేరు
ሌላ ሰላም ነው። ሌላ
ይሰማል ደንበኛችን እ አይ ከይቅርታ ጋር ታስተላልፉልኝ ብዬ ነው እና ከእንትን ነበረ ከአዲስ ገበያ ነበረ እሺ እና ድራፍት ጠዋት ላይ ቅድም ላይ መጥተው ነበርና አውጣ ብለውኝ እንዳጋጣሚ አውጣ ብለውኝ ነበረ። ፌርሜሉ ሳወጣ ግን የሉም። ብዙ ሰላሳ ደቂቃ አርባ ደቂቃ አስፋልት የጠበኳቸውን የሚመጡበት ቦታ ላይ ግን እስከዛ ድረስ እስካሁን ድረስ አልመጡም እና ሊያልቅብኝ ነው ደግሞ እና አውጣ ተሰሎ ብላን ብለው ነበረ ይሄዱ ይጥሩ አላውቅም።
መስመር ላይ ደንበኛችን ንጹህ ትንሽ ይቆራረጣል
እ አይሰማም ይሰማል ዛሬ ድራፍት አቅርቦት አላገኙም ማለት ነው
አይ መጥተው ጠይቀው አውጣለኝና ተከትዬው ካወጣኝ በኋላ እ እነሱ እየቆዩ ነው የመጡት። ካወጣኝ በኋላ አፍጥኑ አለኝና ይዘው ወጥቶኝ አስፋልት ላይ ሰላሳ ደቂቃ አርባ ደቂቃ ጠበኳቸው፣ ግን የሚመጡ ነገር አይደሉም። አውጣ ብሎኛል፣ ግን በየት በኩል ትራፊክ መንገድ ሆኖባቸው የት ሄዱ የት ሄዱ አላውቅም እና አላገኘሁኝም። መጠየቅ ጠይቀውኛል፣ ግን አውጥቼላቸው ነበረ እ በሰዓቱ አላገኘሁም። ባሉበት ሰዓት አላገኟቸውም።
ደንበኛችን ስለተፈጠረው ስህተት ይቅርታ እንጠይቃለን። ቢጃይዶ ደግሞ TIN number ዎት የሚያውቁ ከሆነ ይንገሩኝና ልመዝግብልዎት።
አይ አሁን ድራፍት አሁን ይሄ ድራፍት ነው። አሁን መምጣት ካልቻለ መመዝገቡ ምን ትርጉም አለ?
አዎ መመዝገቡ ነገ እንዲመጣልዎት ያደርግልዎታል ደንበኛችን።
ነገ
አዎ ድራፍት በየቀኑ ስለሆነ ፕሮግራሙ ከተመዘገበልዎት ወደሚመለከተው አካል ሄደው በሚቀጥለው ቀን እንዲመጣልዎት ያደርግልዎታል።
አዎ። ስለዚህ አሁን ድራፍት ይናልጣትና ልስጥሽ አዎ TIN number ኡን እንገሩን። BGI ID የሚያውቁ ከሆነ እንገሩን፣ ፈልጌ ይመዘግብልዎታል።
አዎ እንትን ባር እና ሬስቶራንት የሚለው ልጆች ያውቁት ነበረ። ምናልባት እዚህ እንትን እና ድረስ እንትን ስፔር ምናምን ድረስ እንትኖች የሚሉት ያውቁታል
ነው ግን እኛ ጋር ደግሞ ለመመዝገብ ስለሚያስፈልግ ነው። TIN number ኡን ያውቁታል ወይ ደግሞ ስልክ ቁጥር ይንገሩ። BGI የተመዘገቡበትን ወይ ልጻፍና TIN number ልስጣችሁ።
ምን አሉ ደንበኛችን አንዴ አንዴ TIN number ልጻፍና ልስጣችሁ። ቆይ ይቻላል። እሺ ተመልሰው መደወልም ይችላሉ።
አዎ አዎ አዎ
እሺ